Jelenorzygła?
Właśnie.
እሺ እሱ ነው የምናደርገው።
ሄሎ፣
ሄሎ፣ እንዴት ነሽማ?
እግዚአብሔር ይመስገን።
እግዚአብሔር ይመስገን። ኦንላይን መቁረጥ አልችልም። ትኬትማ
ይቻላል። የስንት ሰዓቱ ነው የፈለጉት?
የምሽት ሁለት ሰዓት የምሽት ሁለት ሰዓት እ ይቻላል። አሁን ልመዝግቦትና transfer ማድረግ ይችላሉ። ላይ ይሰጠውታል።
እ እ
አሁን ልመዝግቦትና ቦታ የያዙ እ አዎ።
ብሩን transfer ማድረግ ይችላሉ።
እሺ በምንድን ነው transfer ማድረግ የምችለው?
እ account እንልክሎታለን።
ጥሩ፣ እሺ።
ከዛ ሲገርም ሳይተው ትኬት ይሰጠውታል።
ጥሩ፣ እሺ። በሶስት ኮፒ ይዤ መምጣት ብለው አይደል እንትኑ ይቻላል። አዎ። እሺ፣ ስሞትን ማለት ነው። እሺ፣ ስልክ ቁጥር ንገሩ።
ሁለተኛ ሰው ያወጣል።
እሺ፣ የእርስዎን ስም ልያዝና ብዛቱን ሁለት ማለት ይችላል።
አዎ፣ እሺ። ዜሮ ዘጠኝ ሀያ አንድ ሀያ አራት እሺ፣ አምሳ
ሀምሳ ሀያ ሀያ ሀያ አራት ሀምሳ አራት ነው።
አዎ ዜሮ ዘጠኝ ሀያ ሀያ አራት ሀምሳ አራት አርባ ስምንት
እሺ እ የስንት ሰዓቱን ነው ያሉ? የሁለት ሰዓቱን ነው የምሽቱ መታደግ ሁለት ሰዓት።
የሚፈልጉት? እሺ እሺ account እንልክሎታለን። ጥንቅቅ ነው transfer ማድረግ ይችላሉ።
የሁለተኛ ሰው ያስፈልጋል ስም እ አይ ብዛት ሁለት ብየዋለሁኝ ችግር የለውም።
ብዛት ሁለት እሺ እሺማ እሺ፣ ስለዚህ account እናመሰግናለን።
በምንድን ነው የምትለይልኝ እ በ SMS ልላክሎት አሁን በደወሉበት ቁጥር።
እሺ እሺ
እሺ እናመሰግናለን። መልካም ቀን።
እሺ ወይ